Hello?
አቤት ሀሎ ሀሎ
hello
ወይ accept ብየዋለሁ።
እሺ፣ ምንድን ነበረ የፈለጉት?
እንትን startup ምናምን ሲነሳ እንዲጀምርልህ
ምን game ኡ ሲጀምር እንዲጀምርል ነው?
አዎ።
እሺ፣ እ ወደ ቤት ስሄድ አካውንት ይመለስ።
ሁለቴ ነው double click ነበር ማለት ማድረግ ሁለቴ ነው።
አንዴ ነው የምታረገው። double click አንዴ double click ታረገዋለህ።
okay።
ከዛ እዛኛው ላይ ይመጣላል። ግን የ shift window እና arrow ውን ነክተ ነው ወደ display one ላይ የምትወስደው።
okay shift እና
እቺ window እና arrow ዎቹ አሉ አይደለ? arrow እሱን ነክተ ነው ወደ እዛኛው ዲስፕሌይ የምትወስደው።
ኦኬ